ሄሎ ሄሎ
ሌላው ጤና ስትል እንዴት ነህ?
አብ እግዚአብሔር ይመስገን።
ሬስቶራንት ፒፌራን አይደለ?
አ አዎ ማ እሺ ከቢ- ከቢዩ ነበር የደወልኩልህ።
እሺ እሺ እናቴ እሺ በዘጠና ስምንት ዜሮ ያንቺ ነበረ ስ- ሲዘጋ የነበረው ይቅርታ እየነዳ አዎ።
ነበረ ነው። አ መግቦቹ ሁሉ ወጥቷል። እሺ ማክያ ሀያ ሰዓት ኦኬ ሰጠህልኝ።
እሺ አዎ ሰጥተናል። እሺ አባቴ።
እናቴ እሺ እሺ።
እሺ፣ እሺ እናቴ አመሰግናለሁ።
ሳሚዬ ሰላም ናችሁ? እግዚአብሔር ይመስገን ጌታ እሺ